ላይ አትስጫቸው። እሺ የተሳሳተ ነው። ይሄ የጀሙ ምናምን ይውጭ ሄሎ፣ ጤና ይስጥልኝ።
አረስተልን ከችብችብ መልሼ የደወልኩሎት እሺ።
የድራይቨር ስልክ ልንገሩት። ይቅርታ በጣም ያኛው አይ የተሳሳተ አይደውሉም እንዴ? አሁን ግን ይሁን ፈዛዛ ፈዛዛዎች ነው የምታመጡት። ይቅርታ አድርግልኝና በፊት በጣም fast ኦች ናቸው። አሁን ስ- እኛኑን እየደወልን እንትን የምንለው
አዎ፣ ምንድን ነው በቃ መንገድ ይዘው ራሱ ይዞራሉ። location ኡ የታዘዘው ሌላ፣ ይዘውት የሚደውሉት ሌላ።
ይቅርታ እሺ።
በጣም እሺ እናቴ፣ እሺ።
ንገረኝ።
ዘጠኝ ዘጠና አምስት
ዜሮ ዘጠኝ ዘጠና አምስት ዘጠና አምስት እሺ፣ ሀያ ስድስት እሺ፣ ሀያ ስድስት እሺ፣ ሀያ ሶስት
እሺ፣ ይደውሉለት። ይቅርታ በጣም እሺ እናቴ።
እሺ፣ እሺ።